married.
ምን ነግተሽ ነው? ሄዱ ጤና ይስጥልኝ።
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ ChipChip ነበር የምደውለው።
እሺ እ፣ ነገ የሚመጣ order ነበሩት እና አዎ፣ የት አካባቢ ነው የሚመጣሉት?
ቲፒኦ እንትን ቸርቸር ጋር ያለው የቴሌ ቲፒኦ ቸርቸር።
እም፣ okay። ምን ምን ነበር ያልመጣሉ product?
ዝንጅብል ብቻ
እሺ እሺ፣ ይመጣል ይመጣሉታል።
ነገ?
አዎ ነገ ይመጣሉታል። እሺ እም፣ እሺ መልካም እሺ።